ይስጥልን ጉዳይ አንባላለሁ ባኮ ምድረው ሄሎ እናት ለመመዝገብ ነበር የቀን እሑድ ስራ ፈልጌ እሺ ሞት ነው አለበን ማለት ነው።
አካባቢ ነው የሚኖት ማህደር አካባቢ እዚህ ቢራች ያለበት ይባላል።
እሺ መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ።
ልምዴ በአካውንት ፋይናንስ አስር ዓመት በላይ ሰርች
ፋይናንስ ውስጥ አስር አመት ከዛ በላይ ስለዚህ እርሶ የሚፈልጉት ቅዳሜና እሑድ ብቻ እሑድ።
ፓርታይም መስራት አይደለም አዎ ቅዳሜና እሑድ የሚሰራ ቀረቢ ነው ቢሆን ደስ ይለኛል። ቤተሰብ ምናምን እሺ እድሜው ስንት ነው ማህደር እድሜ አስ-
ሄሎ ሄሎ
ሄሎ ማህደር
ሄሎ አቤት አዎ፣ ይሰማል?
እሺ።
ሰላሳ ስድስት ስለኛ መረጃ ከይስ- ይሰማኛል ማለት ስለኛ መረጃ ከይ ነበር ያገኙት
እዚህ ስለኛ መረጃ ሰፋይ ከየት ነው ያገኙት ሰፋይ ነው።
ሄሎ ሄሎ ሄሎ
እም፣ እሺ ሙሉ መረጃ ድምፁት በጣም እየተቋረጠ ነው እና በሌላ ስልክ ልደውልልዎ ማህደር
ሰፋሪ ነው ሰፋሪ ነው